ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ ምን ልርዳዎ። hello
hello ሁሉ ስፖርት እባክዎ ምን ልርዳዎ።
ትናንትና withdraw አድርጌ ማለው deposit ተደርጎ ነበር፣ እሺ
ግን ከዛ አይ አልገባም። ሁሉ ስፖርት ላይ በምንድን ነው?
አልገባም።
በቴሌብር ነው።
በቴሌብር ከቴሌብር የተላከለትን message በቴሌግራም ይላኩልን።
እምቢ አለ። ቴሌግራም ደግሞ stop ይላል ልቀው
stop ይላል ማለት ቆይ አንድ ጊዜ እ የቴሌግራም ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አስራ አራት አሁን የደወሉበት ነው።
አዎ አዎ እሱ ራሱ
መሀሪ ኖት
አዎ አዎ መሀሪ ልክ hi ብዮት አለው። አሁን hi ባልኩበት ይላኩ።
እሺ እሺ እሺ